ሄሎ
Hello፣ ጤና ይስጥልን።
ሰላም ጤና ይስጥልን። ትምህርት ቤት
እንትን ነበረ ታይልኝ ብዬ እሱ ቦነስ ካለው እሺ፣ cashier ኮዷ ንገረኝ።
አስራ አራት አስራ አራት ዜሮ ስምንት ዜሮ ስምንት ስልሳ አንድ ስልሳ አንድ
ዘጠና ስድስት
እሺ እሺ። ብዙ ጨዋታ ወድቆባል። ሺ lost ነው።
እ ብዙ ጨዋታ ወድቆባል። የለውም ተመላሽ።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ ለሁላችሁ